ስልሳ ሰባት ሰላሳ ሰባት ስልሳ ሰባት ሰላሳ ሰባት ሰላሳ ሰባት ምን ሆነብህ?
ሶሪ አ እንትን የክስ ምስክር አይሰራም።
ማን አሳውቄ አስበህ?
ነበር። ቆየ ዮሐንስ ለሰላም አሳውቄ ነበር።
ያሳውቀሃል አዎ እስካሁን አይሰራም። ይሰራል ብለውኝ እኔ ሰባት ስደውል ሰላሳ ሰባት ነው ያልከኝ?
አ
እ፣
ሰላም እንጠይቃለን። ሰላም ነው።
ቆይ እኮ እያየሁት ነው፣ ጠብቀኝ። ሰሊ እ፣ ዮሐንስ ወይ በቃ አላገኛትም አይደል? አሁንም እ አ አላገኛትም።
customer ን አላገኘሁም ነው።
በቃ እሺ፣ መልሰው ምግብ ቤትና መልሻለሁ ብለህ ደውል እሺ፣ cancel እንዲሆንልህ እሺ